የተባለው እንዳዩ ብቻ አደረገ።
መቼ የሰራ ብዬ እጠብቃለሁ። ወደዚህ አንድ ብቻ መሐመድ ለበለ ማነው ወይስ ማነው? ወይዬ ወይኔ ወይኔ
ደህና ነህ?
እግዚአብሔር ይመስገን ደህና ነኝ።
አ፣ ና እና እንትን እናትወስድ እንደ ጃቭሊን
እ እ ጃቭሊ ዋና ወሰድ ጃቭሊ ፕሪንተሯ
አለቀ ተሰራልኝ። መጥቼልኩ።
አዎ ተሰር- ተሰርቷል አለ።
የስ አመሰግናለሁ አባቴ። ቴንክ ዩ ቴንክ ዩ። እሺ
እሺ እሺ ዛሬ መጥተህ
አልቋል አይደል? እና ምን ፈልገህ ነው እ እ ምን ፈልገህ ነው?